ጤና ይስጥልኝ ቤት ልርዳዎ?
ግጥም ብቻ ስለማለት ነበር ግጥም ብቻ እሺ ከስር ኮዱን ይንገሩኝ
አስራ አራት እሺ ሀያ አራት እሺ ሰማንያ አምስት እሺ ሰላሳ ስድስት ሰላሳ ስድስት ነው ያሉኝ
አዎ መጨረሻው ሰላሳ ስድስት አይደል አዎ
እሺ ጨዋታው አላለቀም ገና half time ላይ ነው
እና ስንት ለስንት የመጀመሪያው ጨዋታ ማለት ነው ሁለት ለዜሮ ሁለት ለዜሮ ባለሜዳው እየመራ ነው ኦሞኒያ ኦሞኒያ እየመራ ነው እና ከታች ያለውስ
ከታች ያሉት ቆይ አንዴ check እያረኳቸው ነው እሱም half time ላይ ነው ገና እየተካሄደ ነው ሲያልቅ ይታረማል እና ይጠብቁ እና ስንት ለስንት ነው አንድ ለዜሮ የትኛው
የአኖርቶሲስ ከካርሚዮቲሳን ሚለው እና የትኛው ነው የሚመራው ባለሜዳው እየመራ ነው እሺ አንድ አመሰግናለሁ ለዜሮ እሺ እሺ አብሮ መልካም ምሽት እሺ